hello
ይሰማል?
ሰላም ነው ማ እግዚአብሔር ይመስገን።
ቪዛ እንትን ለማ የታይላንድ ነው።
የታይላንድ አዎ እሺ፣ ደንበኛችን አንድ የመስመር ላይ ቆዩ።
እሺ እሺ ማ